አዋፍ ዝማሬ ከሚነቃው እጅግ ከሚያምረው ከብሩ ጥዋት ምድርን በውበት ከሚያደምቋት ከፀደይ ወራት የወንዝን ውሃ ዳር ይዞ ከሚያባበባ ከሩቅ ይስባል ጸዳልሽ የመልክሽ ግርማ የታለለኔስ እንዳንቺ ተመጥቶ ቢታይ ማነው የሚገኝ እኩያሽ የለሽ መሳይ መሳይ መሳይ መሳይ መሳይ አሃ መሳይ አሃ መሳይ ንጉሥ ከክብሩ የሚያስነሳ አለሽ መወደድ ሰረገላውን አስትቶ በእግር የሚያስኬድ ዘውድም ባልደፋም በራሴ እጅን ባይኖረው ለእኔ ተገባኝ መውደድሽ ለታናሹ ሰው ንጉሥ ከክብሩ የሚያስነሳ አለሽ መወደድ ሰረገላውን አስትቶ በእግር የሚያስኬድ ዘውድን ባልደፋም በራሴ እጅን ባይኖረው ለእኔ ተገባኝ መውደድሽ ለታናሹ ሰው አይኔን ከፍቼ ባይ ማለት ላይ ከሴት አጣኩልሽ መሳይ አይኔን ከፍቼ ባይ ማለት ላይ ከሴት አጣኩልሽ መሳይ አይኔን ከፍቼ ባይ ማለት ላይ ከሴት አጣኩልሽ መሳይ በአዋፍ ዝማሬ ከሚነቃው እጅግ ከሚያምረው ከብሩ ጥዋት ምድርን በውበት ከሚያደምቋት ከፀደይ ወራት የወንዝን ውሃ ዳር ይዞ ከሚያባበባ ከሩቅ ይስባል ጸዳልሽ የመልክሽ ግርማ የታለለኔስ እንዳንቺ ተመርጦ ቢታይ ማነው የሚገኝ እኩያሽ የለሽ መሳይ መሳይ መሳይ መሳይ መሳይ አሃ መሳይ አሃ መሳይ ከፊደል ወገን ተመርጦ ስሜ ታጣልሽ ቆነጃጅቶች በውቃን እያሞጋገሱሽ የፍቅሬ ወሰን ዳርቻ መደምደሚያዬ የነፍሴ አበጋዝ አንቺ ነሽ ሞገስ ግርማዬ ከፊደል ወገን ተመርጦ ስሜ ታጣልሽ ቆነጃጅቶች ሸውቃ ያሞጋገሱሽ የፍቅሬ ወሰን ዳርቻ መደምደሚያዬ የነፍስ ያበጋዝ አንቺ ነሽ ሞገስ ግርማዬ አይኔን ከፍቼ ባይ ማለት ላይ ከሴት አጣሁልሽ መሳይ አይኔን ከፍቼ ባይ ማለት ላይ ከሴት አጣሁልሽ መሳይ አይኔ ከፍቼ ባይ ማለት ላይ ከሴት ከሴት አጣሁልሽ መሳይ